በጤና
አዎ የብስት ብስትና ኮንቲውስ ዶሮና ምናምን ተለቅ ገና አልገባም። ብዙ እሺ፣ አንዴ እሺ።
አዎ አዎ አዎ ዊዝድሮ ነው አይደለ?
አዎ እሺ፣ አሁን ነው
አዎ መቼ ነው?
የዛሬ ነው
እሺ፣ ቤተሰቤ ስልክህን
ዜሮ ዘጠኝ ሆነ ይኸው ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ እሺ አርባ አንድ እ
አርባ አንድ አርባ ስምንት እ አርባ አንድ ድገም
ስንት ብር ነው?
ስምንት መቶ ነው።
በዘጠኝ ነው በዜሮ ዘጠኝ ነው የምትጠቀመው?
አዎ
በየትኛው ነው የምትጠቀመው?
ያው withdraw ው ነው። ያው withdraw እኮ በየትኛው በዜሮ ዘጠኝ ብለህ ነው የምትገባው ወይስ ዘጠኝ ብለህ ነው የምትገባው?
ዜሮ ዘጠኝ ዜሮ ዘጠኝ አርባ አንድ አርባ ስምንት አርባ አንድ ዜሮ ዘጠኝ ዜሮ ዘጠኝ አርባ አንድ አርባ ስምንት አርባ አንድ አይደል?
አዎ እኮ አሁን እ፣ በዛም በሁለቱም የስምንት መቶ ብር transaction እያሳየኝ አይደለም። በዚህ ሁለት ቀን ቀኑ መቼ ነው?
የዛሬ ነው። ከማንትማ እ?
ያ የማታ ነው። ስምንት ሰዓት ነው።
እኮ እያሳ- እያሳየኝ አይደለም።
ወላሂ ወላሂ እስኪ check አድርገው account history ላይ አይ።
waxay leedahay